ሄሎ
ጤና ይስጥልኝ ቤት ቤት ሰላም ጤና ይስጥልን ቤት ቤት
ብር ልኬ ነበር ማ አልደረሰኝም።
ስንት ብር ነበር?
ሁለት ሺ ሰባት ሺ አንሱ ሁለት ሺ እና አምስት ሺ እሺ ቤት ቤት ቁጥሬ ነው።
አዎ
እሺ ቼክ ላድርግልሽ አንድ
እሺ በቀን አስራ አምስትም ስምንት መቶ
አስራ አምስት በቀን አስራ አምስትም ስምንት መቶ አለ።
እሺ ይሄኛው የዛሬ ነው።
አይ ማታ ትላንትና ነው።
ኦኬ እሺ በደወልክበት ቁጥር ነው ቤት ቤት ቁጥርክ አዎ
ትናንትና ዛሬ transaction አላገኘውም።
ማለት እናንተ እንዲህ ነው የምትሉኝ፣ ግን እኔ እም፣ እየተጠቀምኩም ትላንት የላኩት ብር ነው። አየር ላይ ነገ ስንት ሰዓት ነው ያሳየኛል።
ትናንት?
እኔ ላይ አየር ላይ ያሳየኛል።
እስቲ ወይ የሚያሳየን screenshot አድርገህ ትልክልናለህ?
በምን ልላክልሽ? ምን ማለት group ነው ያለው ቴሌግራም።
እናንተ እንትን ነው እኮ ግሩፕ ውስጥ ቴሌግራማችን ነው ያለው የእናንተው ቴሌግራም group ሳይሆን support team የሚል አለ። inbox ውስጥ ላይ support team?
ያላክልን support team team የሚል አዎ
support ዜሮ team ዘጠኝ የሚል ዜሮ ሶስት ቤት ታውቀዋለህ? ስልኩን
ዜሮ ዘጠኝ አይ ንገረኝ አንድ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እዛ ላይ ላክልኝ። እሺ check አደርገዋለሁ።